ሂላ እሺ ከሰዓት መምጣት ትችላለሽ።
ከሰዓት ስንት ሰዓት?
እ፣ ስንት ሰዓት ላይ ይመችሻል? ከሰዓት
እ፣ ስምንት በቃ ስምንት ሰዓት ላይ ነኝ።
እሺ ግን ማለት ነው እኔ ቦታ አዎ፣ አላውቅም እና specific አድርገሽ ትነግሪኛለሽ? እ፣ አስ- እሺ አይገባኝም። እሺ እሺ። ለቡ መብራት ኃይል ለቡን ታውቂዋለሽ?
ወ- ወዴት ነው እሱ ራሱ?
ወደ ሀና ሀና ሀና ጋርመንት መሄጃ።
ጋር ሀና ጋርመንት። እሺ
እሺ፣ ሀና ጋርመንት መሄጃ ለቡ ጋር ትወጃለሽ፣ መሀል ላይ ማለት ነው። ሀና ጋርመንት የሚለውን ታክሲ ትይዥና እም፣ ከዛ መብራት ለቡ መብራት ጋር አብረሽ ትደኝተዋለሽ።
እም፣ ከዛ እ፣ አርሴማ አርሴማ ቤተክርስቲያን አለች።
እም፣ እዛ መብራት ጋር ለቡ መብራት ጋር እም።
ከሱ ፊት ለፊት ነው እና ምንድን ነው ስትደርሺ ስሙ?
ወዳ ማይክል ማኒፋክቸሪ ወይም ሳፊ ኮፊ የሚል አለ።
ምን ኮፊ?
ሳፊ ኮፊ እሺ እሺ፣ ከእስቴት ኮፊ አጠገብ እስቴት ኮፊ የሚባልም አለ ሌላ ከእስቴት ኮፊ okay አጠገብ ያለ ፎቅ እዛው ስደርሽ አርሴማ ጋር ስደርሽ
ልደውል?
አዎ አርሴማ ጋር ለቡ እሺ አርሴማ ጋር ስደርሽ እሺ፣ እደውላለሁ።
እሺ አመሰግናለሁ።
ችግር የለውም።